hello ጤና ይስጥልን Best Bet hello hello hello
አቤት ጤና ይስጥልን Best Bet
አብሮ ይስጥልን።
እሺ ምን ነበር
ሰላም ለማለት ነው።
እሺ ሰላም
እሺ ደ- ደህና ናችሁ?
እግዚአብሔር ይመስገን ደህና ነን
እሺ ማልበል ግን እኔ ግን
የት ብለሽ ነው የደወልሽው ይሄ Best Bet ነው
እኔ ዝም ብዬ ነው የደወልኩት።
ዝም ብለሽ ነው የደወልሽው እሺ እ፣
እሺ እሺ
እንደ አጋጣሚ ስጽፍ ስምንት ስምንት ዜሮ አራት ትር ጠራ።
አ፣ ተሳስተሻል እሺ ይሄ Best Bet ነው እሺ
እሺ እሺ እሺ